ጤና ይስጥልኝ ቻፓ hello hello
hello
አቤት ምን ነው ጤና ይስጥልኝ
አብሮ ይስጥልን አለን እ ወደ ቻፓ ማለት ነው የ betting ብር ልኬ ማለት ነው
እሺ
ወይ ወደ እኔ ስልክ አልተመለሰም ነበር በአየር ላይ ያለ እንድታይልኝ ነበር ነው ከምን ላይ ነበረ
ከቴሌ ብር ማለት ነው ለዳሽ ቤት ብሎ ክፍያ ፈጽመው
አ
እሺ ስልክ ቁጥር ልስጦት በዛ ቁጥር ቴሌግራም ላይ ልኩልናል አ፣ በቴሌግራም ስልክ ቁጥሩ ልላት
ቴሌግራም ስልክ ቁጥር ሰጦትና በዛ message ኡን ይልኩልናል እሺ እሺ
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት
አርባ ሁለት አርባ ሁለት
ሰባ ሁለት ሰባ ሁለት እሺ አመሰግናለሁ እሺ መልካም ቀን